ጤና ይስጥልኝ አልኩ የደርኔም በኩ ምንድነው?
እንዴት ነሽ?
ጤና ይስጥልኝ።
ይኸው እስካሁን ድረስ አልገባልኝም።
እሺ መቼ ነበር ያመለከቱት ደንበኛችን?
ሮብ ጠዋት
ሮብ ጠዋት ማለት ነው።
ቅድምም ነገርሽ ነበር የሆነ ሰዓት ላይ ጠዋት ላይ ዛሬ ጠዋት አንቺ ከሆንሽ ምናልባት እ ማን ልበል ስሞትን ዝም ያልሽ ኤርሚያስ እ እኔ አልነበርኩም ግን እ ሊሎት አንድ ጊዜ በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ
እሺ ደንበኛችን ተላልፎሎታል የእርስዎም case ግን ያው እንዳልኩት እ ብዙ አሉ እንደዚህ አይነት case ኦች ተመሳሳይ case ኦች ስላሉብን ለዛ ነው የዘገየቦት በአስቸኳይ ከሁለት ለመፍታት የሞከረ ነው አራት ሰዓት አለፈው እኮ እ
አዎ እ በባለፈው ሳምንት ስ- ትንሽ system አጋ- ችግር አጋጥሞን ነበር እና ብዙ ተመሳሳይ case ኦች አሉን እና በወረፋ እያስተናገድን ነው። ለዛ ነው የቆየቦት። እኛ ሲስተካከል እንደውልሎታለን።
ኧረ እንደውልሎታል
ለምንሽ ይቅርታ ስለዘገየ፣ ግን ያው እኛ በአስቸኳይ ለመስራት እየሞከርን ነው። እንደውልሎታለን ስንጨርስ።
እም፣ እሺ እሺ እሺ ስለደወልን አመሰግናለን። መልካም ቀን።
እዚህ ጋር ምንም ማድረግ አይቻልም።